ሄሎ ሄሎ ጤና ይስጥልኝ። ሰላም ነው።
አለሁ የምደውለው ከዊ ፕላስ solution ነው ድርጅት ነው። ከዊ ፕላስ hello ማለት ወይ ከዊ ፕላስ ነው የምደውለው።
እሺ
ዊ ፕላስ solution ድርጅት እ፣ የተለያዩ በውስጡ ከአምሳ በላይ የሆኑ service የሚይዙ ነው እ፣ ይይዛል እና አንደኛው የእናንተ አይነት ኮስሞቲክስ ነው መሰለኛ የሚሸጡት።
እኔ cosmo አይደለም እሺ ምንድን ነው? ይቅርታ የቤት ዕቃ ነው የምሸጠው እሺ የቤት ዕቃ አንደኛው ነው እና ውስጡ እናንተ እዚህ ያለምንም ክፍያ app develop አድርጎ ነው እና እዛ ውስጥ እንድትመዘገቡ ነበር። ምንም ክፍያ የለውም። ከ customer ጋር በቀላሉ እንድትገናኙ ማለት ነው። online shopping ነው
እሺ እና እንድትመዘገቡ ነበረ ፈቃደኛ ከሆናችሁ
ምን app አለው ነው እ?
app አለው ምን አለው?
application አለው አዎ አዎ አለው። link ልላክልህ በዚህ ስልክ ቁጥር አ እሺ እልክልሃለሁ። እዛ ውስጥ link በመግባት ትመዘገባለህ። register ማድረግ ነው።
እሺ እሺ አመሰግናለሁ። መልካም ቀን።